ሰላም ጤና ይስጥልን። ቴሌቪዥን
አረ ሙዬ ቴሌዊን ቴሌዊን እኔ አቋርጭልኝ በናሽ ይሄ ነገር አልተመቸኝም። እንዴት ነው የሚቋርጠው?
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለን።
ለማቋረጥ የሚል አዎ
እሺ። ስንት ቁጥር?
ስድስት ቁጥር
ስድስት ቁጥር ልንኮ ይቋረጣል።
አዎ
እሺ እሺ